Interesseanarspemo, risieva Comlord ሄሎ ሪፖርት አድርጌ ነበረ። ዲፖዚት አልሆንልህ ብሎኝ ነው ገንዘቡ።
እሺ፣ በዚህ ቁጥር ነበር ያስመዘገቡት?
አዎ በዚህ ቁጥር ነው።
እሺ፣ ደንበኛችን ተስተካክሎ ከሆነ ልሂድልዎት፣ ትንሽ መስመር ላይ ይጠብቁኝ።
ይል እሺ
አምባ ዳሽሮ ብላ
መስመር ላይ ያሉ ደንበኛችን አዎ
እሺ ጉዳዮትን እዚህ ጋር እያየሁልዎት ነው። እኛ እም።
ጋር እንደሚያሳየን ከሆነ በእኛ እም።
በኩል ተስተካክሏል።
እም።
ስለዚህ ብሩ እስካሁን ካልገባልዎት ወደ ቤቴክስ account ኦት ቤቴክሶችን ነው ሊያናግሩ የሚችሉት።
ቤቴክሶቹ ደግሞ ማን ናቸው? ጉድ እኮ ነው።
እርስዎ ብሩን deposit ለማድረግ የሞከሩበት betting site ኦች ማለት ነው።
deposit ሲያደርግበት ነበር። አዎ እነሱን ያናግሯቸው። ካልገባ ብሩ በእኛ በኩል የተለያየ ብር አልነበረ
አዎ ያስመዘገቡት እሱ ሁሉ ታይቶሎት ተስተካክሏል። ስለዚህ የአካ- ያ ብር account ኦት ውስጥ ካልገባ የቤቴክስ account ኦት ውስጥ እም።
እ፣ ቤቴክሶችን ያናግሯቸው።
እሺ
እሺ፣ ሌላ ጥያቄ ያለዎት?
ያላ እሺ፣ ስለደወሉ እናመሰግናለን። መልካም ምሽት ይሁንልዎት።
እሺ